ሶሻል ሚዲያ ላይ እኮ ኡሌወር ደውሎ ነበር። ሄሎ አቤት አሁን ደውዬ ነበረ እና በመሀል ተቋረጠ።
ሄሎ ወየ ወየ ወየ ዶንት ቲዩብ ነው። ምን ልርዳዎት?
አሁን ደውዬ ነበረ አሁን ደውዬ ነበረ እና በመሀል ተቋረጠ። ናኦል ደገፋ ብዬ
እሺ፣ ምን ነበር ጉዳዮት?
አሁን ትንሽ ታሪክ አለኝ እና ለዛ ነው ዳጋራ ብዬ ኮትን እኛ ጋር ለማካፈል ነው የአንድ ሰው ህይወት ላይ ለመመዝገብ
እህ የአንድ ሰው ህይወት ላይ ታሪኮትን ለማጋራት ነው።
ለራሴ ነው ለራሴ የራሴ ታሪክ
እሺ፣ የአንድ ሰው ህይወት የሚል ፕሮግራም አለን። ልመዝግቦት እና ፕሮዲሰሩ አዎ።
ይደውልልዎታል።
እሺ እሺ እሺ ስሞትም አልበል።
ናኦል ደገፌ በየኔ
ናኦል ደግፌ።
አዎ
እሺ፣ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት እሺ፣
ሰማንያ ሁለት ሰማንያ ሁለት ሰማንያ ሶስት ዘጠና ዘጠኝ
እሺ፣ የት አካባቢ ነው አድራሻዎት?
አሁን ያለው ጋርመንት ነው።
እሺ እሺ፣ እናመሰግናለን። እንደውልልዎታለን።
እሺ እናመሰግናለን።
መልካም ቀን። እሺ